ሄሎ ሄሎ ሄሎ
ጤና ይስጥልኝ። እንዴት ነሽ? እንትን የሆነ ጊዜ ሽንኩርት ገዝቼ እሺ ተመላሽ ይሆናል አላችሁም። በደው ቆዱም ደወልኩ ይሆናል ግን አልመለሳችሁልኝም።
ምን ፌል በዚህ አድርጎ
እም?
ፌል አድርጎ ነው ወይስ አዎ ሳቅ ጋር መሰለኝ እንትን በዚህ ልንገርሽ ቁጥሩ hello ሽንኩርት ነው?
አዎ
hello አቤት
እ በሀያ ሁለት order ያደረጉት ነው አይደለ? እስከ ዳርና አዎ። ብዙ አየሁ ይጠቀማሉ በዚህ ስልክ ቁጥር አዎ
ኦኬ እሺ። ያው እስካሁን አይቆይም ልሰን ነው የሚሆነው። ቴሌግራም ላይ ሪሲቱን ልላክሎት።
ተመልሰት እየስራችሁ ለየብቻ ነው የሚገባው። ለቡዜ ለብቻ፣ ለእርሶ ለብቻ ነው የሚገባው ብሩ።
እሺ ስለዚህ ያው ሪ- እፈልጋለሁ ብትይ?
አዎ ሪሲት እልክሎታለሁ ቴሌግራም ላይ
እ፣ ታዲያ ለምን አልገባም?
maybe text ወይ ያልደረሱት ይሆናል እንጂ ያው እስካሁን አይቆይም።
መስለ- ኧረ፣ አዎ እሺ እስቲ አይዋሉ እሺ ላይ እልክሎታለሁ ቴሌግራም ላይ።
እሺ እሺ እሺ እሺ መልካም ቀን።